ውሳኔያቸውን ጠይቃቸው ነበር። ስልካቸው ነው ያነሳልኝ። hello hello፣ አልደረሱም።
hello፣ ጤና ይስጥልኝ። እንትን አለ risk አለ ምናምን አለ ብሎኝ ነው።
ምን አሉኝ? ሄሎ ሄሎ፣ አቤት። ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም።
ከእንትን ሚኒሊክ ሆስፒታል ነው የምደውለው እሺ፣ እና CT scan ማሰራት ፈልጌ ነበረ ምን CT scan ነው የፈለጉት?
without contrast ይመስለኛል። እንትን ነው empyema ምናምን pulmonary TB በ X-ray በምን በቃ እንትን definitely እንትን እኮ CT scan- ማወቅ CT scan ነው የታዘዘላችሁ
ዊዛውት ዊዛውት እኮ without ሆኖ ዊዛውት ምን- ኮንትራስት ዊዛውት ቸስት ኮንትራስት ሆኖ ነው ምን ቸስት ነው አዎ፣ ቸስት ነው ቸስት ቸስት ቻስ ሲቲ ስካን ነው አዎ without contrast።
እም እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ ቆይ ስንጠይቅ ሄሎ
አይቆጥርም በይ ቆይ ስንጠይቅ
እ፣ hello ደንበኛችን አቤት
እ፣ chest CT scan ብቻ ነው ወይስ abdominal CT scan አለው?
አይ chest ነው chest ብቻ ነው።
አዎ okay፣ chest CT scan without contrast። okay፣ without contrast ሲሆን ሶስት ሺህ ስልሳ ብር ነው።
ሶስት ሺህ
hello፣ hello አቤት። ዋጋው ስንት ነው? ይቅርታ።
ሶስት ሺህ ስልሳ without contrast እሺ፣ በቃ አሁን ቶሎ ይሰራልናል። አሁን ልንጣ ይቻላል። አዎ
ማን አምቡላንስ አላችሁ?
እ፣ አምቡላንስ አለን። አዎ
ማን ነው? ስንት ነው እ፣ እዚህ የሚነሱ ከሆነ አምቡላንስ በነፃ ነው።
እ አምቡላንስ በነፃ ነው።
ከእናንተ ማለት ነው?
ያው እሺ፣ በቃ እንጠብቃችሁ። አሁን ይቻላል። ስልክዎትን አስተላልፋለሁ። ከአምቡላንስ service ይደውሉልዎታል።
በቃ እሺ፣ እሺ፣ ስለደወሉ እናመሰግናለን።
እሺ።